Yo me running about Commander Tau.
ሄሎ አቤት።
ሰላም ነህ?
ሰላም ነው። እንዴት ነህ?
አለን። ገንዘብ እስካሁን ዊዝድሮ አልተለቀቀም።
የሳንቲም ነው።
አዎ አሁን እየተለቀቀ ነው። እሺ ትንሽ ጠብቀን።
አሁን እየተለቀቀ ነው።
አሁን ጀምረዋል መመለስ። ያው ተራ እስኪደርስ ትንሽ ጠብቀን። እሺ
የሶስት ቀን ነው እኮ የሶስት ቀን በፊት ነው።
አይ ነው አይ ነው። የሳምንትም አለ አባ ትንሽ ሲስተማቸው ተበላሽቶ ስለነበር ነው።
ሸሪፍ አይ እሺ እሺ በቃ ትንሽ ጠብቀን።
አይ እሺ
ለኩወት ድባት ካብሪ